hello
ወደ ቴሌ ብር ሰላም ጤና ይስጥልኝ ቤስት ቤት ወደ ቴሌ ብር ልኬ ነበር አልገባልኝም ብር።
እሺ ስንት ብር ነበረ?
በዚህ ስልክ አይደለም። ዜሮ ዘጠኝ አስራ አንድ እሺ ዜሮ ዘጠኝ አስራ አንድ
ሀያ ዘጠኝ ሀያ ዘጠኝ ሰላሳ ሰባት አስራ ስድስት ሰላሳ ሰባት አስራ ስድስት እሺ ስንት ብር ነበረ ሶስት መቶ ዛሬ ነው ያደረከው?
እም።
እሺ መስመር ላይ ጠብቀኝ። እሺ ቼክ ላድርግልህ።
እም።
ሄሎ
ሄሎ ስምንት መቶ ብር ነው ያልከኝ?
ሶስት መቶ
እሺ ሶስት መቶ failed ሆኖ ነው ወደ ቤስት ቤት account ነው የተመለሰው።
ተመለሰ ወደዚህ።
አዎ ወደ ቤስት ቤት account ነው የተመለሰው። እሺ እናመሰግናለን። መልካም ምሽት።
እም።